ይስጥልኝ። ሰላም ጤና ይስጥልኝ። ሄሎ ሄሎ ይሰማል።
እኔ ይዘጋባል ተብሎ አጭር ማስላፈል
አቤት
ኤፍኤም እንዳይዘጋ በምን ምክንያት ማስቀር
እንዳይዘጋ ይቅርታ። ምን ተዘግቶት ነው? ተዘግቶት ነው?
አገር ተብሎ